hello
አሁን እኮ ደውዬልሃለሁ በዚህ ስልክ አላየኸውም?
ኧረ እጄ ነበረ ግን በ silent ስለሆነ መሰለኝ።
እኮ መቼ ተደወለ? እሺ ለማንኛውም ይሄ እህ እ የ cashout option አልሰጥም ብሎ ነው አይደለ?
cashout አይሰጠኝም በል አንድ ሶስት ቲኬት ነው ሶስቱንም ማለት ነው ቆልፎታል። ገባህ? ሄሎ ሄሎ